እንዴት እ
Hello Hello ጤና ይስጥልኝ።
አብሮ ስጥል መድኃኒት ከቺፕቺፕ ነው የምደውልለት።
እሺ ታሪኩ group ላይ የሽንኩርት order ነበሩት አይደለ?
አ ከ driver ደርሶ የታሪኩ ስልክ እየሰራ ስላልሆነ ሌላ ተቀያሪ ስልክ ይኖረዋል። ታሪኩ እህ፣ ለእኔ እነግራችኋለሁ።
ኮድ አሉት ያውቀው
ኦ ኮድ ያስፈልጋል ለካ።
አዎ።
ስልኩ እምቢ ብሎኛል እኔም ስደውልለት በኋላ መላክ አልችልም ኮዱ
Okay ግድ ኮድ ያስፈልጋል እቃውን ሲረከቡ በሱ ስለሆነ check የምናደርገው እዚህ ጋር
እም፣ ስልኩ ተበላሽቶ ነገር ነው።
ኦኬ አንድ አካባቢ አይደላችሁም ከሱ ጋር አንድ ላይ ነን ግን እኮ አሁን እኔ ስራ ማግኘት ከተመች ነኝ። እኔ ስራ ነኝ። አዎ።
ኦኬ እሺ እስኪ
ድሮፕ ያድርግኝና ኮዱ ማታ ልክለታለሁ ስጋ
ኦኬ እሺ እሺ ሳውቅለታለሽ እሺ